ላይም
ሄሎ ሄሎ አቤት ሰላም እንዴት ነው?
እግዚአብሔር ይመስገን እንዴት ነው?
ሳዳምጣት አንዳንድ ኮሜዲው መስራት ፈልገን እሺ
ትናንትና ተመዝግበን ነበር። አሁን እየመጣን ነው። መንገድ ላይ ነው። reserve ተደርጎ ነበር።
አዎ ትደርሳላችሁ። የት የት ደርሳችኋል?
እ- መንገድ ላይ ነን። ወደ አያት ቦታው specific ቦታው ምኑ ጋር ነበር?
ሲኤምሲ ሚካኤል ጎን eco- economics association ህንጻ ወይም ድልድዩ ስር ድልድዩ ስር economic association ህንጻ እዛ አዳራሽ ውስጥ ነው ፕሮግራሙ።
okay። ስለዚህ እ፣ ቦታው ማለት አሁን የምንወርደው ሚካኤል ጋር ነው። ሚካኤል ፊት ለፊት ያለው ጋር እ፣ ነው?
ከየ- ከየት ነው የምትመጡት? ከሀያ ከአያት አሀ፣ አ፣ እዛ ትንሽ ወደፊት እ፣ ራመድ ብላችሁ ድልድዩ ስር ነው። ድልድዩን እሺ። በቃ እዛ አካባቢ እንደተሻገራችሁ ደርሳችሁ ኢኮኖሚክ እንጠይቅ።
association ህንጻ። አዎ አዎ እዛው ላይ economic association አዎ አዎ
እሺ። እ፣ በእንትን ኦንላይን መክፈል ይቻላል?
እ፣ እዛው እዛው ጋር ያሉ ልጆች አሉ፣ ጠይቋቸው። በ online cash ነው የሚከፈለው ወይስ? okay፣ በ cash ይቻላል እንደዛ?
ይቻላል። አዎ አዎ በቴሌ ብር በምናምን ይቻላል።
ይቻላል። አዎ እሺ፣ ቴንክ ዩ።
እሺ እናመሰግናለን። ሄሎ ጤና ይስጥልኝ።